ንገሩኝ፣ የምስራች ንገሩኝ። ሙሽሪትን አሳዩኝ፣ ሙሽሪትን አሳዩኝ። ያው ተሞረደች እንኳ አልማዝ የተሸፈነች ሙሽራ ስትጠመቅ የከረመች በጊዮን በምንጭ ጣና ልጆቿ በፍቅር ሆነው በህብረት ወጥተው ለስራ እዮሃ ለማለት ያብቃን በኢትዮጵያ በምግብ ስፍራ እስኪ አትንኩብኝ እስኪ አትንኩብኝ ቤቴነ ቤቴነ ቤቴነ ይልቅ ሞሽሯት አቀራርቡላት ጌጧን ጌጧን ጌጧን እስኪ ላሱብሽ ላሳምርሽ እናቴ እናቴ እናቴ ከፍቅሬ ሙዳይ ከልቤ ከልጅነቴ ከልቤ ከልቤ እንዴት ይጠራል መልክሽ የኛ የኛ ሲሉሽ እንዴት ይደምቃል ገጽሽ ኢትዮጵያችን ሲሉሽ እንዴት ይሞቃል ድግሱ ተዋደው ሲቋረሱ በረከት አለው ግብዣሽ በፍቅር ከያዙሽ የዘመንና የገነት ውሃ እያ እያ እያ የታለች የኛ ሙሽራ የታለች ደምቃ ትታይ በገነት ዝናብ ተጠምቃ ይውጣላት ትሞቅ ፀሐይ እንደ ግስለኛ ሙሽራ የፍቅር ድንኳን ጥለን እንጨፍር እዮሃን በር ከፍቅሯ ባህር ዋኝተን እስኪ አትንኩብኝ እስኪ አትንኩብኝ ቤቴነ ቤትነ ቤትነ ይልቅ ሞሽሯት አቀራርቡላት ጌጧን ጌጧን ጌጧን እስኪ ላሱብሽ ላሳምርሽ እናቴ እናቴ እናቴ ከፍቅሬ ሙዳይ ከልቤ ከልጅነቴ ከልቤ ከልቤ እንዴት ይጠራል መልክሽ የኛ የኛ ሲሉሽ እንዴት ይደምቃል ገጽሽ ኢትዮጵያችን ሲሉሽ እንዴት ይሞቃል ድግሱ ተዋደው ሲቋረሱ በረከት አለው ግብዣሽ በፍቅር ከያዙሽ እያ